ሐረር ድሬዳ መጋላ ከዚዳ ስፈልግሽ ብዬ ሊበላኝ አሞራ በዚያ በበረሃ በዚያ በቃጠሎ ኋላ እንዳልሞትብሽ ድረሽልኝ ቶሎ አባባም እንዳይሰሙ እማማ እንዳይቆጡ ጫማሽን አውልቂና ነጠላ ደርቢና በመስኮት ብቅ በይ አንቺ ልጅ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ወንዱ መንደሪኒ ሴቷም ከረሜላ ገባው ድሬዳ አንጀቴ ልበላ ወንዱ መንደሪኒ ሴቷም ከረሜላ ገባው ድሬዳ አንጀቴ ልበላ አባባም እንዳይሰሙ እማማ እንዳይቆጡ ጫማሽን አውልቂና ነጠላ ደርቢና በመስኮት ብቅ በይ አንቺ ልጅ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ